Sorry. Sorry. What? Hello? Hello? ሰላም አደርሽ እናት
እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እ፣ ሰራተኛ ፈልጌ ነበር ሻተር የሚሰራ እንዴት ነው ማግኘት ብለው እ ሄሎ
እሺ ሄሎ ይሰማል ያው ባለሙያ ነው የፈለጉት የሰራ እንትን ሻተር እ፣ ወልቆብኝ ከእንትን ላይ ሻተር የሚሰራልኝ ሻተር ሰራተኛ የሻተር ሰራተኛማ ድምፅሽ አይሰማም ሄሎ